ሄሎ ጤና ይስጥልኝ ችፕችፕ
ጤና ይስጥልኝ።
ሰላም
እንትን ነበረ በ group ለመግዛት ፈልገን እሺ ነገር ግን application ኡ እኔ ብቻ ነበርኩኝ እየተጠቀምኩ ያለሁት okay እና አሁን ጎረቤቶች የሚፈልጉትን አጠቃላይ እንትኑን በእኔ አድርጌ እንትን ማለት እንችላለን ነው? application ኡ ሁሉ መጠቀም አለበት።
እነሱ application ኡ መጠቀም አለባቸው ግን ክፍያውን እርስዎ በእርስዎ ቴሌብር መፈጸም ይችላሉ ግን application መጨረሻ ላይ ክፍያ የሚፈጽምበት step ላይ አዎ፣ የእርስዎን ቴሌብር account አስገብተው አሃ፣ ክፍያ መፈጸም ይችላሉ
okay እንጂ ማዘዙን ግን ሁሉም በራሱ ነው የሚያዘው።
አዎ ማዘዙ በግዴታ join ማድረግ አለባቸው በ- በራሳቸው account okay በቃ እሺ፣ እንደዛ ከሆነ እሺ፣ እሺ፣ እሺ እሺ፣ አመሰግናለሁ።
እሺ እሺ፣ መልካም እሺ፣ እሺ።